Hello? Hello?
ሄሎ ሄሎ፣ አቤት ሰላም ነው?
እሺ፣ እንዴት ነህ?
ልኬያለሁ AnyDesk ከፍቼ እሺ፣ ማን ነህ? ማን ነህ?
እ፣ ሰላሙ ቦዲኪ ሰላሙ በቴሌግራም እንደዛ ነው።
አ በቴሌግራም እ፣ እ፣ እ፣ support team የሚል አለ አቤት
አየሁት አየሁት።
አ AnyDesk ግን አላክም። agent ነህ?
AnyDesk ነው አ፣ AnyDesk ቁጥርና agent ነህ? agent ነህ?
እ agent ነህ ወይ?
ምን፣ እ፣ ስህተት ነው እንዴ?
agent ነህ ወይ?
አ AnyDesk አ እሺ፣ ሰላሙ ቦዲቲ ሶዶ agent የሚል አለ። እሱ ላይ
አ አ የሆነ የ training ቪዲዮ እንትን ብለህ ነበር፣ reply አድርገህ ነበር እዛ ላይ። ሌላ እ?
ሌላ mes- ሌላ message የለም።
አ፣ okay፣ እሺ በምን ልላክል?
okay፣ አየሁት። ቢኒያም የሚለው ነው።
አ ቢኒያም የሚለው አ አ አ እሺ፣ ቢኒያም ነው አስም እሺ አ ቢኒያም አ እሱ በቃ እያየሁት ነው። ምን ነበረ ችግሩ? ለማንኛውም ነገር እንትን አዲስ ነው። ትናንት ነው register ያደረኩት። ከዛ link ልካችሁልኝ የመኪናውን ማለት ነው download አድርጌው እንድትጭኑልኝ ነበር።
ሰሮች በቃ እሺ።
እሺ፣ እሺ አባት